ጤና ይስጥልኝ ኢንቨስት ቤስ ከላ ነኝ።
ይስጥልን ሰላም ነው።
እግዚአብሔር ይመስገን።
ማታ አስራ አምስት ሺህ ብር transfer አርግቼ withdraw አርግቼ አልገ- አልገባልኝም።
አንድ እሺ፣ ለገንዘብ ለወጪ ገንዘብ እና ለገቢ ገንዘብ አንድ የሚያስተናግዱ ደንበኞች ስላሉ አንድ ጠብቀኝ፣
እ- እ?
አንድ ጠብቀኝ፣ transfer ላደርግልህ ነው።
እሺ ስልኬ በዚህ አይደለም።
አንድ ጠብቀኝ እኮ ትነግራቸዋለህ። እሺ፣ አንዴ ስልኩን transfer ላደርገው ስለሆነ ጤና ይስጥልኝ ኢንቨስት ቤስ እ፣ ማታ withdraw አርግቼ ብር አልገባልኝም በቴሌ ወደ ቴሌ ብር እሺ የቤት ቤት ቁጥርን ንገረኝ።
ዜሮ ዘጠኝ ሰባ አራት እሺ ሰባ አንድ እሺ ሰላሳ ስምንት ስልሳ ስንት ብር ነበር?
አስራ አምስት ሺህ እሺ ትንሽ ጠብቀኝ መስመር ላይ አየሁ።
account ኡ በጣም እያሳበጠው ነው። ስሉን ብቻ ቢያሳይ
በሁለት በሶስት ከዚያ በላይ የላችሁ አሁን ይላል ጎዛ አንድ ስለሚገባ ቲክቶክ ሁሉ እሱን ለማዳመጥ
ሌላው አቤት ወደ ቴሌ ብር ነው አይደል? ሌላከው አዎ
ሌላው አቤት አሁን አቤት ገቢ ሆኖልሃል። እሺ ገቢ ይሆናል አዎ ገብቶልሃል።
እሺ እናመሰግናለን እኔም አመሰግናለሁ። መልካም ቀን።
እሺ